hello hello
ሄሎ ሰላም ጤና ይስጥልን።
ስልን እንዴት ናችሁ?
አለን አለን። ምን ልርዳዎት?
አሁን በምስቴክ ዝም ብሎ ልኮ በቃ ብር የሚጠበቅ ነው እንዲሁ ሰው ይችላለሁ።
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች የእድል ጨዋታን ሲጫወቱ ሽልማት ያገኛሉ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
አዎ፣ ግን ይህን ምንም ነገር እኔ አላጫወትም ታውቃለህ።
እም?
ይህን ነገር እኔ አላጫወትም። ምስቴክ ብቻ ልኮ በቃ ብር እየቆረጠ ናቸው።
አዎ ደንበኛ ስለሆኑ ነው የሚቆርጠው።
አይ እኔ ይህን ነገር አላ- አላጫወትም እኮ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ። እሺ